Hello ሰላም ጤና ይስጥልኝ። ቤት ሰላም ነኝ። እባክዎ ምን ልርዳው?
ቤት ቦነስ አለቅ ብሎ
ቦነስ ነው?
አዎ ልጠይቅዎት ነበረ። በነጭ ሆኖ አንድ ቀይ ብቻ ነው ያለው። አላሳይም እዛ ችግር የለውም። እሺ የ cashier code ኡን ንገረኝና ልለኝ።
የትኛውን ቁጥር ነበር?
ከታች አለ የለም? ከትኬቱ ታች ላይ ከ barcode ኡ በፊት አስራ አንድ እሺ አስራ አንድ አርባ ዘጠኝ አርባ ዘጠኝ
አርባ አራት ዘጠና አምስት
አርባ አራት ዘጠና አምስት ዘጠና አምስት አርባ አራት ዘጠና አምስት
እሺ ሶስት ጨዋታ ወጥቷል። እሺ
ሶስት ጨዋታ ወጣ።
አሀ ሶስት ጨዋታ ነው የወጣልን።
ቦነስ የለውማ።
አሀ ሶስት ጨዋታ እኮ ነው አባት ያልኩ እ እሺ ሌላ የለም።
ሌላም አለ።
እሺ ድምጽ በጣም ርቋል። ደንበኛችን ነው። ትንሽ ድምጽህን ከፍ አድርገህ ልትነግረኝ ትችላለህ?
አዎ አዎ፣ ይኸው ከፍ አድርጌ እየነገርኩት ነው።
እሺ አ- በጣም ርቋል። ለዛ ነው። እሺ አይ እሺ፣ አሁንም ያዥልኛ በቃ እሺ ንገረኝ። እሺ
አ- አስር አስር
አርባ ዘጠኝ አርባ ዘጠኝ አርባ ስድስት አርባ ስድስት እሺ አርባ ስድስት
ዘጠና ስምንት እሺ
ስልሳ አምስት
ይህም በጣም ከአንድ በላይ ወይም ከሁለት በላይ የሚሆኑ ጨዋታዎች ናቸው ወጪ የሆኑበት። እሺ አይ የቲኬት በቃ አመሰግናለሁ።
እሺ እኛም እናመሰግናለን። እሺ መልካም ቀን።